ሄሎ
ሰላም ጤና ይስጥልኝ። አሁን አለች።
ደውለው ነበር ሊንግስቶኖምስ።
አዎ
እሺ እ መረጃ ፈልገው ነው?
አዎ የምን መረጃ ነው የፈለጉት?
ብር ነሰቴን ነበር እህ እህ
ብር አስቀምጠው ነበር
እ አክሲዮን ለመግዛት ነው የፈለጉት እርሱ?
አረ ትንሽ ጭኔ ጽኔ እስኪ አማርኛ አችልም ግን
እሺ አክሲዮን ለመግዛት ከሆነ የፈለጉት እ አክ- አክሲዮን መግዛት ይችላሉ። ሌላ ባንክ ከሆነ የፈለጉት ግን ወደ ሌላ ተቋም ነው የደወሉት።
አሽ
አይ አዋሽ ባንክ አይደለም፣ ስሊንግስቶን የሚባል ድርጅት ነው የደወሉት።
እሺ እሺ